በሩ ገብተሽ አረፈይ ጓዳ እንዲዳይንሽ የኔ ሰቀቀን እወድሻለሁ ነይ በቀን በቀን የኔ እንግዳ ከበሩ ቆማች የኔ እንግዳን እንድትቀበሏት የኔ እንግዳ የሐረሯን ሽጋ የኔ እንግዳ ጀባጀባ ብሏት የኔ እንግዳ ከሩቅ እያያችው የኔ እንግዳ ጠብቋ ስትመጣ የኔ እንግዳ የሐረር ሽጋ ናት የኔ እንግዳ ጭንቃችን እናጣ እንግዳ አይንሽ የኔ ትዝታ ለእሁድ አጥቢያ ነይ ቅዳሜ ማታ እንግዳ አይንሽ የማትሰለችኝ በተመቸሽ ቀን መተሽ አጫውቺኝ የኔ እንግዳ ጫማ ደአስነው የኔ እንግዳ ድሪ አመት ለብሰው የኔ እንግዳ የሁርሶ መንደሪን የኔ እንግዳ ከንፈሯን በቀምሰው የኔ እንግዳ የኤረር ብርቱካን የኔ እንግዳ ጉንጯን ብዳብሰው የኔ እንግዳ ታዲያ እንዴት ልላቀቅ? የኔ እንግዳ ዘንድሮ እስከዚያች ሰው እንግዳ አይንሽ የኔ ትዝታ ለእሁድ አጥቢያ ነይ ቅዳሜ ማታ እንግዳ አይንሽ የማትሰለችኝ በተመቸሽ ቀን መተሽ አጫውቺኝ የኔ እንግዳ ከበሩ ቆማች የኔ እንግዳን እንድትቀበሏት የኔ እንግዳ የሐረሯን ሽጋ የኔ እንግዳ ጀባጀባ ብሏት የኔ እንግዳ ከሩቅ እያያች የኔ እንግዳ ጠብቋ ስትመጣ የኔ እንግዳ የሐረር ሽጋ ናት የኔ እንግዳ ጭንቃችን እናጣ እንግዳ ይንሽ የኔ እንግዳ በበሩ ገብተሽ አረፈይ ጓዳ እንግዳ ይንሽ የኔ ሰቀቀን እወድሻለሁ እኔ በቀን በቀን